የለም Hello ጤና ይስጥልኝ ኧረ ይስጥልኝ ከ ChipChip ነበር የምደውልልዎት እሺ ዛሬ የሚመጣው order ኦች ነበሩት አይደለ አዎ አዎ እሺ ይቅርታ በጣም ሽንኩርት warehouse ውስጥ እጥረት ስላጋጠመ ሽንኩርቱን ለነገ ልንልክልዎት ነበር እሺ መቀበል ይችላሉ አዎ warehouse ውስጥ እጥረት ስላጋጠመን ነው product ኡ ነገ ግን እንልካለን እሺ ችግር የለውም የት ነበር location ኡ አስኮ አስኮ አርባ ስልሳ
አስኮ
ወደ አስኮ መስመር እሺ አርባ ስልሳ ኮንዶሚኒየም ነው አዎ ኮንዶሚኒየም ብርጭቆ አርባ ስልሳ ኮንዶሚኒየም ብለሽ check ማድረግ ስትነሱ ደውሉልኝና እሺ ይደውላሉ driver ኦች እሺ እማዬ እሺ መልካም ቀን እሺ